hello ሰላም ጤና ይስጥልን። virtual security
ነው? አዎ ደህና አደርሽ?
እግዚአብሔር ይመስገን። እንዴት አደርክ?
እግዚአብሔር ይመስገን።
አለን ዊንታ እባላለሁ ከዊፕላስ ሶሉሽን ቴክኖሎጂ ነበር ምደውልላችሁ።
እህም፣ እ፣ ድርጅታችን ዊፕላስ ሶሉሽን ሀምሳ አይነት service ኦችን ይዞ ወደ ገበያ መጥቶ ነበር እና ከዛ ውስጥም አንዱ security service ነው
እህም።
እና እርስዎም ድርጅቱን በዚህ application ላይ register በማድረግ በነጻ advert እንዲያደርጉ ልጋብዞት ነበር
እግዚአብሔር ይመስገን።
እ ምን advertisement ምን ማስታወቂያ ነው የምትሰሩት ነው ምንድን ነው?
አዎ ማለቴ አሁን ለምሳሌ አሁን የስልክ application ነው። የተለያዩ service ኦች አሉት፣ የጸጉር ቤቶች፣ ማሳጅ ቤቶች፣ ሳይኮሎጂ እነዚህን ሁሉ ይዞ ነው የመጣው እና
እህም፣ እ፣ ከዛ ውስጥም ደግሞ security service ም አንዱ ነው እና እሱ ውስጥ register ሲያደርጉ እርስዎና መሰል የዚህ ስራ አጋሮቹን እ፣ የተለያዩ ሰዎች በእኛ application ገብተው ሲያዩ እህም።
እንዲያገኙት register እንዲያደርጉ ነው።
okay። ምንድን ነው ክፍያችሁ?
ምንም አይነት ክፍያ አንቀበልም። እርስዎና ተጠቃሚው እንድትገናኙ ብቻ ነው። እኛ የታክሲ አገልግሎትም ስለምንሰጥ ዊፕላስ ሶሉሽን ከሱ ላይ እም።
ብቻ ነው እንትን የምናገኘው
እስቲ እ፣ link ኡን ልላክሎትና ይመልከቱት። ጥያቄ እስኪ ላኪው።
ካሎት እሺ። መልካም ቀን ይሁንልዎት።